ታለበጅ ሳይ የሆነ ምዝገባለሁ።
ሄሎ፣ ጤና ይስጥልኝ። ፍሊንትስቶን ሆምስ ጤና ይስጥልን።
ፍሊንትስቶን ሆምስ ላይ የደወሉት እንደርዳዎት?
አዲስ አበባ ነው አይደል?
አው አው አው።
ክፍል ሄሎ፣ ሰባ ጋር እና ምዝገባ ምናምን እሺ፣ እሺ።
ታስተዋውቁ ነበር። እኔ በተመለከተ ፍሊንትስቶን ሆምስ ላይ ደውሉ እ?
እ እ እና ምዝገባ ምናምን ላክ ስትሉ ነበረ። እዚህ ስልክ ደውሉ ሁን አሁን ያዩ ይሸጣል።
ያዩት ማስታወቂያ እ?
አዎ፣ ምዝገባ የአክሲዮን ነው። አዎ፣ የአክሲዮን ልክ ነው፣ አክሲዮን ልክ ነው።
እንጫልን ብላችሁ ስልክ ስታስተዋውቁ ነበረ በቴሌቪዥን አዎ፣ ልክ ብሏል።
እና ይሰማት ያለህበት ወጣ ብለህ ታናግረኛለህ።
አዎ፣ አናግሮታል። የት ነው ያለው?
እኔ ባር Hello Okay
አለ እ፣ እ፣ አክሲዮን ብዛት ፈለገው እርስዎ አክሲዮን መግዛት ፈለገው?
አንደኛውን ሁለተኛውን ነገር እስቲ አዎ አዎ፣ አክሲዮን መግዛት ፈለገው ነው አዎ